ጤና ይስጥልን።
ጤና ይስጥልኝ። ጤና ይስጥልኝ።
አለን አብሮ ይስጥልን ማለት ነው።
ከቢጃ ኢትዮጵያ ነው የምደውለው ደንበኞች።
እሺ እሺ። ያው አናግሪኝ።
እሺ
ሄሎ
ሰላም ጤና ይስጥልኝ። እ፣ ደውለውልን ነበር ደንበኛችን ለጥገና አስመዝግበው ነበረ።
አዎ አዎ
ይሰማውታል ይሰማል ይሰማል አዎ
መስመር ላይ ያለው
አዎ አዎ እ፣ ምንድ- ምን ነበር የተበላሸቦት ድራፍት ማሽን ነው ወይስ እ፣ ፍሪጅ ነው?
የደራስ
እሺ ደንበኛችን እሱን ለማረጋገጥ ነው።
እሺ የደራስ ነው እሺ እሺ